ሄሎ
ሄሎ ሰላም ነው።
እግዚአብሔር ይመስገን።
ከወላቢ ኮማንደር ኢንቴሊሲ ነው
እ?
ምን ደውልልሽ? ከወላቢ ኮማንደር ኢንቴሊሲ ነው እና ሄሎ አይሰማም?
አዎ ድምፅ ሀሳብ ነው።
ምን ደውልልሽ? ከወዳቢ ማኒፋክቸር ኢንቴሊሲ ነው ኦኬ እሺ
እና ድርጅታችን ጋር በ junior accountant የስራ ቦታ ስላለ እ።
ዛሬ ከሰዓት ስምንት ሰዓት ሁሉ ነገ ጠዋት ሁለት ሰዓት ትሆናላችሁ። ይመችሻል መጣት?
መቼ
ዛሬ ከሰዓት ስምንት ሰዓት ወይም ነገ ጠዋት ሁለት ሰዓት ትሆናላችሁ።
ውይ አልችልም፣ ዛሬ አልችልም።
ነገስ ጠዋት ሁለት ሰዓት
ሁለት ሰዓት ላይ አዎ፣ ነገ ጠዋት ሁለት ሰዓት ይመችሻል?
አዎ
እሺ፣ ስለዚህ አድራሻችን ለቡ መብራት ከአድማ ቤተክርስቲያን ፊት ለፊት ነው። እሺ አንዴ ያዘው
እሺ እሺ።
የት አልከኝ?
ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት ነገ ጠዋት ሁለት ሰዓት እሺ
እሺ እሺ